የእኔ ማውደድ ምነው ሳይሽ መድከሜ የእኔ ፍቅር ምነው ሳይሽ መድከሜ ኋላ እንዳልሞትብሽ ስፍራ ስጭኝ ፎይ ልበል ልረፍ ከልብሽ የእኔ ማውደድ ምነው ሳይሽ መድከሜ የእኔ ፍቅር ምነው ሳይሽ መድከሜ ኋላ እንዳልሞትብሽ ስፍራ ስጭኝ ፎይ ልበል ልረፍ ከልብሽ ካየሁሽ ጀምሮ እስካሁን ፍቅርሽን ለብቻ ምን ልሁን ስሸከም ከርሜ የኔ ዓለም ስሸከም ከርሜ የኔ ዓለም ስሸከም ከርሜ የኔ ዓለም ስሸከም ከርሜ ዳገት እንደወጣ መልፈስፈስ አይሽ ቁና ቁና መተንፈስ እቴ በምን አቅሜ የኔ ዓለም እቴ በምን አቅሜ የኔ ዓለም እቴ በምን አቅሜ የኔ ዓለም አግዥኝ ዓለሜ አንቺን ብዬ ሁሉን ተውኩት ጊዜንም ለፍቅርሽ ለወርኩት አንቺን እያልኩ አንቺን እያልኩ አንቺን እያልኩ እስካሁን መድረሴ ደሞ ነው ወይ ደሞ ነው ወይ ደሞ ነው ወይ እንዲሁ መክረሜ ያቸውና ያን አብረው ያወቃሉ ያቸውና ያን አብረው ያወቃሉ ፍቅርና ሕፃን መች ነገን ያውቃሉ እያሉ ታዲያ ምነው መድከሜ አግዥኝ ዓለሜ ታዲያ ምነው መድከሜ አግዥኝ ዓለሜ የእኔ ማውደድ ምነው ሳይሽ መድከሜ የእኔ ፍቅር ምነው ሳይሽ መድከሜ ኋላ እንዳልሞትብሽ ስፍራ ስጭኝ እፎይ ልበል ልረፍ ከልብሽ የእኔ ማውደድ ምነው ሳይሽ መድከሜ የእኔ ፍቅር ምነው ሳይሽ መድከሜ ኋላ እንዳልሞትብሽ ስፍራ ስጭኝ እፎይ ልበል ልረፍ ከልብሽ መብረቅ እንደመጣው በድንገት ሳይድ በጾ መቅረት ከርቀት እያልኩኝ ምንድነው የኔ ዓለም እያልኩኝ ምንድነው የኔ ዓለም እያልኩኝ ምንድነው የኔ ዓለም እያልኩኝ ምንድነው እኔ መቼ ገባኝ ሳጣቅም ሰው ወዶ መሞትን አላውቅም ለካ እንዲህ በቁም ነው የኔ ዓለም ለካ እንዲህ በቁም ነው የኔ ዓለም ለካ እንዲህ በቁም ነው የኔ ዓለም ለካ እንዲህ በቁም ነው አንቺን ብዬ ሁሉን ተውኩት ጊዜንም ለፍቅርሽ ለወጥኩት አንቺን እያልኩ አንቺን እያልኩ አንቺን እያልኩ እስካሁን መድከሜ ደሞ ነው ወይ ደሞ ነው ወይ ደሞ ነው ወይ እንዲሁ መክረሜ ያቸውና እኛን አብረው ያወቃሉ ያቸውና እኛን አብረው ያወቃሉ ፍቅርና ሕፃን መች ነገን ያውቃሉ እያሉ ታዲያ ምነው መድከሜ አግዥኝ ዓለሜ ታዲያ ምነው መድከሜ አግዥኝ ዓለሜ የኔ መውደድ ምነው ሳይሽ መድከሜ የኔ ፍቅር ምነው ሳይሽ መድከሜ ኋላ እንዳልሞትብሽ ስፍራ ስጭኝ ፎይ ልበል ልረፍ ከልብሽ የእኔ መውደድ ምነው ሳይሽ መድከሜ የእኔ ፍቅር ምነው ሳይሽ መድከሜ ኋላ እንዳልሞትብሽ ስፍራ ስጭኝ ፎይ ልበል ልረፍ ከልብሽ ካየሁሽ ጀምሮ እስካሁን ፍቅርሽን ለብቻ ምን ልሁን ስሸከም ከርሜ የኔ ዓለም ስሸከም ከርሜ የኔ ዓለም ስሸከም ከርሜ የኔ ዓለም ስሸከም ከርሜ ዳገት እንደወጣ መንፈስፈስ አይሽ ቁና ቁና መተንፈስ እቴ በምን አቅሜ የኔ ዓለም እቴ በምን አቅሜ የኔ ዓለም እቴ በምን አቅሜ የኔ ዓለም አግሽኝ ዓለሜ አንቺን ብዬ ወሎን ተውኩት ጊዜንም ለፍቅርሽ ለወጥኩት አንቺን እያል አንቺን እያል አሁን መድከሜ ደሞ ነው ወይ ደሞ ነው ወይ ደሞ ነው ወይ እንዲሁ መክረሜ ያጨውና እኛን አብረው ያወጋሉ ያጨውና እኛን አብረው ያወጋሉ ፍቅርና ሕፃን መች ነገን ያውቃሉ እያሉ ታዲያ ምነው መድከሜ አግጅኛ አለሜ ታዲያ ምነው መድከሜ አግጅኛ አለሜ ታዲያ ምነው መድከሜ አግጅኛ አለሜ ታዲያ ምነው መድከሜ አግጅኛ አለሜ ታዲያ ምነው መድከሜ አግጅኛ አለሜ ታዲያ ምነው መድከሜ